በእናት ቤት ቤቱ ችግሮች ብዙ ነው። በእንዲ ብቻ ይባላል። ገንዘቡ እንግደረው ያረግ ገንዘቡ
አዎ ትንሽ የዊዝድራል ሲስተም እያስቸገረን ስለሆነ ነው እያስተካከልን ነው። ይገባልሃል። እሺ ትላንትና ነው በምን ይጫወት በእናት ብድር ጸልክ እሺ በጣም በጣም ብድር ጸልክ እንደሚል የሚጫወት ብድር ብድር እንኳን አንሰጥም፣ ግን ይስተካከልልሃል፣ ይገባልሃል። እሺ እሺ አትረብራ አሁን አስተካክልኛ። እሺ አሁን ስንት ሰዓት ነው? ከዛ ይስተካከላል። system መቼ ስላስቸገረን ነው ይለቀኛል? እሺ እናስተካክላለን።
መቼ መቼ ይለቃል? እሺ አላወቅኩም፣ ግን አስተካክለን ስንጨርስ ይገባል የሁላችሁም
ሁላችሁም እኛ አያፈልጉም ለኔ ብቻ ነው።
ለአንተም ብቻ ነው ለፊ- የምትፈልገው?
አዋ በቃ ለኔ ብቻ አድርግልና።
ያንተን ብቻ ይገባልሃል አስተካክለን ስንጨርስ።
እሺ ቶሎ በል እስኪ አሁን ይግባ በእናትህ። አሁን በዚህ ቤት መጫወት ችግር ነገር ራሱ የለም።
የለበትም። አራራ አለብን እኮ እሺ
እንዴ ቻው አብሽ